Hello
Hello፣ ሰላም ጤና ይስጥልን።
አቤስልኝ ከችፕችፕ ነበር የምደውለው ራህመት።
ወይ አዎ okay፣ ችፕችፕን ይጠቀማሉ አይደለ?
አዎ ችፕችፕ ላይ ምን ያልሻል?
application ኑ ግን ማለት ነው አልወርድም ብሎኝ እሺ፣ እ፣ ያው application ኑ አልከፍትም ብሎኛል አልወርድም አለኝ space ሞልቶብኝ ኦር okay፣ order ለዛ ነው።
አላደረጉም ማለት ነው ገና።
አዎ
okay፣ application ኑን ያውርዱና ይጠቀሙ። የተለያዩ product ኦች አሉ በ discount ም የሚመ- የሚወጡ አሉና አዎ ያውርዱና ይጠቀሙት።
እሺ አሁን ያው- space ምናምን ብሎኝ እ፣ እ።
እኔ ደግሞ ፋ- space ምናምን ብሎኝ ፋይል ላይ ገብቼ space ምናምን እየ delete ኩ ነው። እስኪ ቆይ አስተካክለዋለሁ እስኪ እሺ፣ check ምን ያርጉት። እሺ፣ እንደያዘብኝ ይቺ አዎ እንጂ check- እንትን ተመዝግቤያለሁ።
check application ኑ ያርጉና ብቻ መውረድ ይጠቀሙ።
ነው።
እሺ፣ እሺ ነው መልካም ቀን።